Okay. எவ்வளோ போஸ்டிங்
ಏನು హలో ಆಮೇ ಅಯ್ಯೋಲ್ಲ ಅಪ್ಪ ನೀನು ಇಂಗ್ಲಿಷ್ ಕಲಿಸ್ಬೇಕು ಇದು ಒಂದು ಟಾಪಿಷನ್
ይኸውልህ አንተ ያልከው ፈርስት ሀፍ ላይ ማለት ነው ቦስቲም ቱ ስኮር ቦስቲም ቱ ስኮር ማለት እ፣ ሁለቱም ያገባሉ ነው። ግን ኖ ነው ያልከው አንተ አይገባቡም ነው አይደለ?
አኮ አይገባቡም። ግን ውጤቱን ስታየው first half ላይ ከሜዳ ውጭ ያለው አንድ አግብቷል።
አ ስለዚህ score ተደራርገዋል ማለት ነው።
አም ተደራረጉም ሁለተኛው team መቼ አገባ አግብቷል። ያው ዜሮ ለአንድ እኮ ነው half time ላይ ከ- ዜሮ ለአንድ ነው። ከሜዳ ውጭ ያለው አንድ አግብቷል፣ ባለሜዳው ዜሮ ነው። ምንም አላገባም።
ስለዚህ አልተገባቡም ማለት እኮ
አግብቷል፣ ከሜዳ ውጭ ያለው አግብቷል እያልኩ ነው። አንድ ከሜዳ አግብቷል ውጭ ያል ከሜዳ ውጭ ያለው ሲያገባ ባለሜዳው ካላገባ አልተገባቡም አንዱ ብቻ ነው both team ያገባው።
ያልከው both team ነው ያልከው አንተ።
both ማለት ምን ማለት ነው ሁለቱም ከሁለት አንዱ እንደማለት ነው።
አይደለም ከሁለት አንዱ one or two ነው both ማለት ሁለቱም ያገባሉ ማለት ነው ሁለቱም ያገባሉ ማለት ነው። ልክ ነህ።
እና ሁለቱም first half ሁለቱም ያገባሉ no ነው ያልኩት እኔ አያገቡም ሁለቱም
ሁለቱም አያገቡም ነው ያልከው አንተ አይደለ?
አይደለም ሁለቱም አያገቡም አዎ። ሁለቱም አንተ አንደኛው ሁለቱም ሊያገባ ይችላል አያገቡም አይደለ?
አዎ ሁለቱም አያገቡም ስልሽ ሁለቱም አያገቡም ስልሽ የምበላው ሁለቱ ካገቡ ብቻ ነው ማለት ነው።
ነው both team ማለት እኮ አይደለም፣ እንደዚህ አይደለም አይደለ?
ኧረ፣ የትም ቆይ ላሳይሽ አንዴ ከፈለግ አንዴ፣ እሺ ቆይ ቆይ አንዴ፣ እሺ መልሼ ልደውልልህ።
እሺ